Hello ጤና ይስጥልን።
አብሮ ይስጥልን።
ዳኘው አቤት።
እንደምን አደርክ? ከኢትዮ ቴሌኮም ነው የምደውለው። ዳኘው
እሺ፣ ምን ልታገዝ?
እ፣ የኢትዮ መሰል አሳላኪ ስሉት ላይ game እየተጫወትክ ነው አይደል? ሀያ ሺህ ብር አሸንፈሃል፣ ደርሰዋል። ትናንትና እንኳን ደስ ያለህ።
እ፣ በጣም አመሰግናለሁ።
እ፣ ፎቶግራፍና መታወቂያህን share እንድታደርገን ፈልገን ነበር ዳኘው።
Okay፣ ምን ላይ እ፣ ቴሌግራም group ላይ add አደርግሃለሁ።
እሺ፣ እ፣ ዛሬ እ፣ ከሶስት ተኩል በኋላ ሪፖርት ስለምናስገባ
እሺ፣ sh- share እንድታደርገን ፈልጌ ነው። እስከ ሶስት ሰዓት ድረስ ባለው just ፎቶግራፍ አንስቶ share ማድረግ ነው።
ጥሩ በቃ እሺ።
መታወቂያ የኔ መታወቂያ መንጃ ፈቃድ ወይም የቀ- እንትን መኖሪያ መታወቂያ
በቃ አደርጋለሁ። add አርገኝና አ፣ አሁን አደርግልሃል አደርጋል። እሺ ቴንኪው